ሄሎ
ሄሎ support አደረገ ወይ?
ሄሎ ሄሎ support አደረገሽ ወይ?
እ አዎ ግን አሁንም የሰራልኝ አይደለም። ደግሜ እየደወልኩኝ ነበር እንደውም።
እሺ አሁን ደግሞ ምን ይላል መሰለሽ የት dashboard ላይ እና cash sale ቶች ምናምን your printer is out of order ይላል እስቲ መልሰሽ ደውዪለት፣ እ መልሰሽ ደውዪለት።
እሺ የሆነ ነገር አድርጊ ብሎ የነበረ እሱንም አድርጌ ግን እየከፈተ አይደለም። cause license number ዋን አስገቢያትና እሷን እንትን በይ ብሎ የነበረ እሱንም አድርጌ ግን እየሰራ አይደለም። already update አድርጎታል። እሱን በራሱ ቁጥር ተከፍቶታል።
መልሰሽ ደውዪለት። በቃ በቃ እዚህ ጋር ወረፋ ሴት እሺ፣ እሷ ጋር እሷ ናት የምትቀበለው። አንቃት እንሰጣት